ሄሎ
ሄሎ ጤና ይስጥልኝ።
ሊንክስቶን ነው ምን ልርዳዎት?
እ ማለት የቤት እያጣለን የረጅም ጊዜ ብድር ምናምን ብላችሁ message ልካችሁ ነበር።
እሺ text ደርሶት ነው?
እ እሺ አዎ እሺ እኛ አሁን ወደ ዘጠኝ የሚሆኑ site ኦች እየሰራን ነው ያለነው። ወደ ቦሌ፣ ሜክሲኮ፣ ሲኤምሲ፣ ሳር ቤት፣ ወደ አያት፣ ጣፎ፣ ሰሚት፣ ጀሞና ቱሉ ዲምቱ ላይ ያሉን ቤቶች እ ያከፋፈል መንገዱ ቅድመ ክፍያ ሶስት መቶ ሺህ ብር ይከፍሉና
አቤት አቤት መልሱ ቅድመ ክፍያ አከፋፈል አዎ የአከፋፈል መንገዱ ቅድመ ክፍያ ሶስት መቶ ሺህ ብር ይከፈልና ቀሪውን በአምስት አመት ጊዜ ውስጥ ከወለድ ነጻ በሆነ መንገድ ነው የሚከፈለው።
በአምስት አመት አዎ አዎ
okay እ እና detail ለማውራት ደግሞ ቦሌ ገርጂና ልደታ አለን ቢሮ
okay አንድ ቦታ ብቅ ቦሌ ብሎ ይችላል ቦሌ ከሞይንኮ አጠገብ
ሞንጎ ሞይንኮን ያውቁታል ወይ አያት ሆስፒታል
አያት ሆስፒታል አዎ አዎ እሺ ከአያት ሆስፒታል ከፍ እንዳሉ ከሱዙኪ መኪና መሸጫው አጠገብ አለ ቢሯችን እዛ መጥተው ማነጋገር በአካል መምጣት
መሽ ይችላሉ ታዲያ መሽ ልደውሎት
አይ ችግር የለውም እመጣለሁ እራሱ እሺ ስሞትን ለያዝ እሺ መልካም ቀን